ጤና ይስጥልኝ። አሪፍ ነኝ። መሀሌት ነኝ። በኩል ምን ልርዳዎት?
ከሁሉ ስፖርት ብር አስወጥተን ነበር ወደ ቴሌብር እና አልገባም። ከዛ screenshot ላክላችን ልከናል፣ ግን እስካሁን process ላይ ነው መሰለኝ ዘግይቷል።
ማን በሚል ስም ነበረ ቴሌግራም ላይ ላኩልን?
እ፣ ኪዳና
እሺ ደንበኛችን እዚህ ጋር የላኩት screenshot እና የሰጡት መረጃ ተያይዞ ያሳየኛል። የትኛው ከሁሉ ስፖርት የነበረው ነው አይደለ?
አዎ፣ ሁሉ ስፖርት የነበረ ሁሉ ስፖርት account ግን አ- አማኑኤል ብርሃነ ነው የሚለው።
አዎ ማኑኤል ብርሃነ መሬሳ ያሉልን ነው አይደል? አማኑኤል ብርሃኔ መሬሳ የሚለው አዎ እሺ በእኛ በኩል ለባለሙያዎቹ አስተላልፈንልዎታል። በዚህ ቁጥር ነበር ያስመዘገቡት አይደል?
አዎ አዎ ስለዚህ ተላልፎልዎታል። ተስተካክሎ እንዳለቀ የሚሰጡን ምላሽ እናሳውቆታለን። መስመር ላይ ያሉ
እ፣ እስከ መቼ ይቆያል?
እ፣ እስከዚህ ሰዓት ማለት አንችልም፣ ግን ደግመውም መደወሎትን ጭምር አሳስበን ቶሎ እንዲሰራልዎት እናደርጋለን።